ሄሎ ሄሎ፣
አቤት፣ Hello፣ ሰላም ነው?
እግዚአብሔር ይመስገን።
እ፣ ባንክ ያለበት መኪና ፈልጌ ነበር።
የሚመቻችና ያለበት
የሚመቻችም ከሆነ
ምን አይነት መኪና?
ቪትዝ አለ፣ እ፣ ቪት እ፣ ቪትስ የለኝም። ኮሮላ እና ኮምፓክት።
ኮሮላ እና ኮምፓክት
አ
ስንት የሚባል ነው ያለው?
እ፣ ኮሮላ አለ ሁለት ሶስት አለች።
አ፣
እንዴት ናቸው? ሰላም ነው? አንዴ ቆይ፣ አንዴ ይቅርታ፣ መልሼ ልደውልልህ።
እሺ፣
እንዴት ነህ? አለሁኝ። ትላንት አልደወል አልተደዋወልንም።